እጄ ላይ እጄ ላይ ብረቴ ካስደበርኬ ስቀይሮ ፊቴን ቀጥታ ደቅኛ ያዘዋለሁ ጣቴን ግንባሬ ላይ በአንድ ጥይት ስጋ አፈር ነፍስ ሰማይ አልወድም ማስጠጫ አስመሳይ እኔ ነኝ እንዳትል የበላይ ከተማው ላይ በበዛ በዱንክ ከመውራት በፊት እኩያ እንፈልግ የማቶ ከእውነትን በኋላት ማነካልኬን ቤም ክሪሚናል ጠላቴ ከሩቅ ያውቀኛል ሾፏር ማመዴ ቺኳም ወዳልኛለች ማራምዶ ሙዴን ግን መቼም አልሰጣትም ከፍቼ ላልቤን ሀሳቤ ሳቢ ላይ ነው እጄ ላይ ብረቴን እጄ ላይ